Hello ጤና ይስጥልኝ Best Bet።
እንትን ትኬት አለቅም ብሎኝ ነበረ።
ትኬት
አዎ M ሀዋሳ one M ሀዋሳ one።
አዎ እሺ ለ
ዘጠኝ K ነው OK deposit እንዲ- እንዲደረግ ነው እ ብር ጨርሰሽ ማለት ነው።
ምን አልከኝ?
ብር ጨርስ ነው ወይስ ትኬት ማለት አይ reader እምቢ ብሎኝ ነው አልለቀቀም። ከ- በጣም የቆየ እንትን ሰራ ነው።
OK ጻፊልኝና እንትን ላይ ቴሌግራም ላይ check አደርገዋለሁ እንትኑን የትኬቱን ID account ነው ምልክልሽ
በቤስት ቤት
ቤት ቁጥሩ ልስጥሽ የ Best Bet ኡ እሺ ንገረኝ ቁጥሩን።
0903 ዜሮ ዘጠኝ ዜሮ ሶስት 44 37
ዜሮ ሶስት አርባ አራት 37 47
ሰላሳ ሰባት አርባ ሰባት
አዎ እሺ